ሄዱት ኢንቨስት ቤት ይባላል።
አብረስጥልን እስኪ እንትን check አድርገኝ። ኢንቨስት ቤት ነው።
ምንድን ነበረ?
አይ ቦነሱ check አድርግልኝ።
እሺ cashier ኮዱን ንገሩኝ።
እሺ አስራ ሶስት ሰማንያ አምስት
እሺ
ዜሮ ዘጠኝ ሀምሳ ስድስት
እሺ አስራ ሶስት ሰማንያ አምስት ዜሮ ዘጠኝ ሀምሳ ስድስት አዎ እሺ ሱ- ለውስጥ ነው በሶስት ጨዋታ
ሙሉ እ?
አዎ በሶስት ጨዋታ ለውስጥ ሙሉ?
ነው
አሀ ሶስት ጨዋታ ነው።
አዎ ይህንን እሺ፣ check አድርግልኝ።
ሌላ ሌላ ምን አለ?
አለኝ?
እሺ አዎ እሺ አስራ ሶስት
እሺ
ሰማንያ አራት እሺ
ሰማንያ ሁለት አስራ ሁለት
ይህም በሁለት ጨዋታ ለውስጥ ነው
እሺ ሌላ ምን አለ?
እሺ አዎ ሌላ ደግሞ እሺ አስራ ሶስት ሰማንያ አምስት አይደል? አሁን ነግሬዋለሁ እሱን። ቆይ ሌላ አለ ይኸው እሺ
ሌላ ደግሞ አስራ ሶስት ሰማንያ አራት እሺ
ሰማንያ አራት አሁንም እሺ ሀምሳ ሁለት
ይሄ ለውስጥ ነው
ወጥቷል። ይሄም በስድስት ጨዋታ እሺ፣ thank you.
እሺ መልካም ቀን እሺ እሺ።
ሁለት ጨዋታ